ሄሎ ጤና ይስጥልን በሽተቤት
እንትን ነበረ ዊዝድሮ አድርግቼ አየር ላይ ቀረብኝ አባ።
በደወልክበት ቁጥር ነው።
አዎ አዎ
ስንት ብር ነው?
መጀመሪያ አንድ ሺህ ብር ላኩ ገባልኝ። ከዛን አስር አስር ሺህ ብርና አምስት ሺህ ብር
አምስት አጠቃላይ ሀምሳ ስምንት ሺህ ብር
አስር እና አስር አስር እና አስር አስር አምስት ጊዜ አምስት ሺህ አንድ ጊዜ እ ነው የላኩት።
ዛሬ ነው አዎ አሁን